hello
አቤት ጤና ይስጥልኝ።
ሰላም
Root System ነው።
አዎ ከ We Plus Solution ነበረ የምደውለው እሺ
እና ባለፈው app ኣችን ላይ ተመዝግባችሁ ነበር እና
አዎ አሁን ላይ የተመዘገቡትን active እያደረግን ነው ያለው እና እሺ system ኡ ላይ የሚመሉ የሚሞሉ ነገሮችን እየጠየቅን ነበር እና
okay እ፣ የድርጅታችሁን ስም ትነግረኛለህ?
Food System
Root System።
አዎ
እሺ አድራሻ የት ነበር?
ቦሌ ሸገር ህንፃ
እሺ እ፣ ያንተን ስም ትነግረኛለህ?
ብርሃን
ብርሃን ማ ዳኛው
ዳኛ። ስልክ ቁጥር ይሄ ነው?
አዎ
እሺ እ፣ እ፣ መች መች ነው የምትሰሩት? የስራ ቀናችሁ
ከእሑድ ሌላ ሁሉም ቀን
ከሰኞ እስከ ቅዳሜ?
አዎ
እሺ እ፣ ቀን ሰዓቱ
እም፣ ከሁለት እስከ ሁለት ከሁለት ሰዓት እስከ ሁለት ሰዓት። እሺ ሎጎ አላችሁ
አለ አለ?
አዎ እሺ እ፣ እና license እና ሎጎ በቴሌግራም ማግኘት እችላለሁ?
እሺ አይ ብለሽ ትልኪልኛለሽ ቀድሜ አዎ፣ መላክ አልችልም እሺ እሺ እልካለሁ ነው።
እሺ እሺ እሺ እና ደግሞ ድርጅታችን እ፣ ማስታወቂያ ከሚሰሩ ድርጅቶች ጋር አብሮ ይሰራል እና okay ያው የማስተዋወቅ እድልም አለ ፈቃደኛ ከሆንክ
እሺ እያየን እንላለን እ?
እያየን አይ እንዳስፈላጊነቱ እንትን እንላለን ፈቃደኛ ከሆንክ የምንመጣበትን ሰዓት ቀድመን እንድ- ልናሳውቅ ፈልገን ነው። በዛ ነው።
እም፣ okay እሺ እሺ፣ አመሰግናለሁ። መልካም ቀን ይሁንልክ።
እሺ ለሁላችን